አሎ ሄኖክ ሰላም ጤና ይስጥልኝ። አንተ ነው እግዚአብሔር ይመስገን።
እግዚአብሔር ይመስገን። የሰመ- የትምህርታዊ የ summer camp ፕሮግራም ለልጆች የሚል አይተው ፌስቡክ ላይ ተመዝግበው ነበረ።
እሺ
ትምህርታዊ የ summer camp ፕሮግራም ለልጆች የሚል አይተው ተመዝግበው ነበረ።
ኦ
አስታወሱ?
ልክ ነሽ።
እሺ ጥያቄ ያሉት አቶ አንተነህ ወይስ ሙሉ መረጃ ነው የፈልጉት?
አይ፣ ግማሽ ቀን half day ው ነው።
የ half day ኡን ለመመዝገብ ነው?
አዎ፣ half day ው ጠዋት ነው ከሰዓት ነው ብዬ ነበር።
in the morning ነው ያለን የ STEM ኮርሶች። እኛ STEM for kids ኦች እንባላለን። የ programming አዎ።
ኮርሶችን የቴክኖሎጂ ኮርሶችን ነው በብዛት ለልጆች የምንሰጠው።
አዎ አዎ፣ ለዛ ከነሱ ኮርሶች ውስጥ ልጆችን ይዘው ሲመጡ በአንድ የ first session ኑ ላይ ከ July first እስከ July twenty six ባለ ጊዜ ውስጥ ሁለት ኮርስ ነው ጨርሶ የሚወጣው። ሁለት በሁለት ኮርስ certify ሆኖ ነው የሚወጣው ልጁ።
ምንና ምን?
እ፣ ይዘው ሲመጡ check ይደረግና እሱ ባለበት level ነው እንትን የሚባለው ልጆች ባለበት level ነው ኮርሱ እንዲሰጠው የሚደረገው።
ምን ምን ነው ኮርስ ያለው?
ከ programming one ጀምሮ እስከ Python Raspberry Pi AI ድረስ አለ።
እሺ ጥሩ። እሺ መቼ ልምጣ?
የት ነው የሚመቹት? እኛ አሁን ብስራተ ገብርኤል ሰሚት ቦሌ ነው።
ሴሚሲ ነው ሰሚት አለን። እሺ CMC ነው ሰሚት ሰሚት ሰሚት የተባበሩት ጋር
የተባበሩት ጋር የተባበሩት ጋር አፍሪካ conventional building second floor ላይ እንገኛለን።
አዎ፣ እዛ አዲሱ እየተገ- እየተ- እየተ- እያለቀ ያለው ህንፃ ላይ ማለት ነው።
አዎ አዎ፣ እዛ ላይ አለን።
መግቢያ ቤት በኩል ነው። ከታች በኩል ተቆፍሯል።
አዎ፣ በላይኛው በኩል የመኪና ማስገቢያም አለ፣ ደረጃም አለው። በእግር
የቱ ጋር ነው መኪና የሚቆሙ?
ማስገቢያ parking lot አለው ወደ ውስጥ ሲመጡ
በላይ በዚህ በወረዳ በኩል
እ፣ ይሄ በታች ጭቃ በኩል አይደለም መግ- በሩ የሚታይበት ጭቃ ነው።
እሱን አልፈው ወደ ላይ ሲሄዱ green ነው መግቢያ ያለው ወደ መኪና ማስገቢያ ያለው።
እሺ፣ ነገ እመጣለሁ።
እሺ እሺ እሺ፣ አቶ አንተነህ እናመሰግናለን። መልካም ቀን ይሁንልዎት።